net ዩኒቨርሲቲ ቤት
እንደነሽ ነሽ ለን ነበር
ብር ወስድረው ስላ ጠዋት ጠዋት ብዬ እሺ እስካሁን አልገባልኝም።
ስንት ብር ነው
ሀያ አራት ሺ
ኦ ወዴት አይ- ነበር ያደረግከው አንድ ደግሞ ሀያ ብር እ? አኮንት ወዴት ነበር ያደረግከው ወደ ቴሌ ብር ነው ወደ ወደ ቴሌ ብር ነው ወደ ቴሌ ብር ወደ ቴሌ ብር እሺ አዎ።
update መደረግ ስላለበት ነው ጠብቀኝ እሺ መስመር ላይ በደወልክበት ቁጥር ነው አይደለም አይደለም ዜሮ ዘጠኝ አስራ አምስት ዜሮ ሁለት ዜሮ
እሺ ሌላ ነው
አዎ ዜሮ ዘጠኝ አስራ አምስት እሺ አንዴ ጠብቀኝ ትነግረኛለህ እሺ ንገረኝ አሁን ዜሮ ዘጠኝ አስራ አምስት እሺ
ሁለት ዜሮ
እሺ ዜሮ ዜሮ
ሰላሳ ሁለት ሀምሳ
መቼ ነበር ያደረከው?
ጠዋት ጠዋት ነው አስራ ሁለት ሰዓት አንድ አንድ ሀያ እ፣ ሀያ ነው አንዱ ሀያ አራት ነው
እሺ እም፣ አንዱ ሀያ አራት
አዎ ወስድረው ነው ሁለቱም በሀያ ሀያ አራት?
ሺ ሀያ ሀያ አራት ሺ አንድ ጊዜ ብሩን ነው እንዴ የምትለኝ?
አዎ አዎ እሺ እሺ አዎ ሀያ አራት እና ሀያ አዎ እሺ ወደ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ሰላሳ ሁለት ሀምሳ አይደለ?
አዎ አዎ እሺ ጠብቀኝ፣ መስመር ላይ approve አደርግልሃለሁ።
እሺ ምናምን ጠብ- ይኸው approve አድርጌልሃለሁ። እሺ check አድርገው አሁን ገብቶልሃል በጣም ሁለቱም?
እሺ በጣም በጣም አመሰግናለሁ እናትዬ እሺ እናመሰግናለን እኛም እሺ እሺ